ሰላም ነው አለን እግዚአብሔር ይመስገን።
withdraw ስንለው እንትን ሆኖብንና እ
withdraw ብለነው ነበር።
እሺ
ጠዋት ደውዬላት ወደ account ሳይሆን ወደ እህ።
account ገብተን መጫወት ነው እንጂ ብሩን ወደ ቴሌብር መመለስ አችልም አለችኝ።
ብሩ ወደ ቴሌብር መመለስ አትችልም።
አ በ voucher ነበር ያጣኸው።
አ እሺ ወደ ቤት ቤት account መመለስ ትችላለህ፣ ግን ያው ልክ እንዳስገባኸው መልሰ ማውጣት አትችልም። እንደዛ ነው አ እኮ አሁን step ኡን ንገርኝ።
ለመመለስ እ voucher code ኡ እንዴት ማግኘት እንዳለብህ አውቀሃል ወይስ ከሱ ልጀምር?
ከሱ ጀምር ከሁሉም እሺ መጀመሪያ በ account login ታደርጋለህ።
አ ከዛ በኋላ account history የሚል አለ።
አ account history የሚል አለ።
አ account history እሺ አዎ account history የሚለው ላይ ስትገባ voucher history እና voucher history የሚል ያመጣል አይደለ?
አ ከዛ voucher history የሚለው ላይ ትገባለህ።
እሺ ከዛ voucher history የሚለው ላይ ስትገባ መቼ ነበረ ወጪ ያደረግከው?
ትናንትና ትላንት ከሆነ ቀን አስገባ ይላል አይደለ? start date እና end date አ so የት- የትላንቱን ቀን ታስገባለህ ማለት ነው።
አ እንደሱ ከዛ ሁለቱም እሺ።
ላይ የትላንቱን ቀን ካስገባ በኋላ search ስታደርገው ኮዱን ይሰጥሃል። amount ኡን አዎ።
ቀኑን ምናምን ይጽፍና ኮድ ይሰጣል። ስድስት digit ቁጥር ናት። ቁጥርና ፊደልም ሊኖረው ይችላል መሀል ላይ አ ሁለት አይነት ነው እንትኑ ሁለት እም።
አምስት አምስት ነው ሁለት ነው አምስት አምስት ነው እንደሱ እኮ amount ኡና የተለያየ ኮድ ነው የሚሰጥክ።
አ ሁለት አገኘ- የሁለቱም ብቻ አዎ ለየብቻ ነው እንደሚሰጥክ።
አ
አገኘኸው? መጣልክ?
ዋ አንዴ በ- በራሴ እዚህ ላይ ስልኬ ላይ ስለሆነ መልሼ እሺ።
ልግባብሽና እንደ ካለ ይደውላል።
እሺ በቃ so ኮዱ ማለት ያ ነው። እሺ ኮዱን ካገኘ በኋላ ደግሞ እንዴት ዲፖዚት ማድረግ እንዳለብህ እናወራለን። ና እሺ።
ደውልልኝ።